መቀሌም ብርቱ ስልጣን ሲሄድ አንድ ነጥብ አስራ ምናምን ወር ፖስት ብሎ እንዳረጉ ሄሎ ደሜናችን
ሄሎ፣ ሄሎ አይሰማም።
ይ- ይሰማኛል።
እሺ ደንበኛችን ምን ነበር?
እ፣ ትኬት እንዲያንብልኝ ነው።
እሺ አላንብልኝ።
ካ- ካሽ ኮድ ነው ወይስ አዎ፣ አዎ።
ካሽር ኮድ? እሺ ደንበኛችን ቆይ እሺ እንገሩኝ አስራ ሁለት ዘጠና አራት አስራ ሁለት ዘጠና አራት ዜሮ ሰባት ሀምሳ ሰባት ዜሮ ሰባት ሀምሳ ሰባት አዎ።
እሺ ደንበኛችን ትንሽ ይጠብቁ።
አንድ አንድ ደንበኛችን አሁን reload አድርጌሎታል reload አድርጌ reload አድርጌሎታለሁ። ትኬቱ lost ነው።
okay። እሺ፣ እናመሰግናለን።
እናመሰግናለን ስለደወሉ።
እሺ አሁን